ጤና ይስጥልኝ ጤና ይስጥልኝ ደንበኛችን ከአሪፍ ፔ ነው የምደውልሎት ትላንትና ከአሪፍ ፔ ነው የምደውልሎት ካርትስ አሪፍ ፔ ወይ
አሪፍ ፔ ነው የምደውልሎት እሺ ትላንት ደውለው ነበረ የሚፈልጉትን አገልግሎት እንዳገኙ ለመጠየቅ ነበር አይ፣ አግኝቻለሁ።
እሺ ያን ለማረጋገጥ ነበረ መልካም ምሽት ይሁንልዎት thank you። እሺ